Hello እንዴት ነሽ? ተሻለሽ?
ደህና ነኝ ሙላዬ።
በደህና ዋላችሁ?
እ ለውጥ አለው?
አረ ቁርጠቱ አለቅም ብሎኝ ወዲህ እ ምን ቁርጠቱ
ትኩስ እ?
ትኩስ ነገር ትኩስ ሻይ ምናምን ጠጭበት።
አረ እየጠጣሁ ነው ወተት ራሱ በጣም እንዴት ነሽ? እንትኑ እኮ ላኩልሽ የሆነ ቲክቶክ ላይ እቺ ምን national ID አያስፈልገውም የሚለውን እውነት ቴክ እንትን ላይ ቴሌግራም ላይ ልኬልሻለሁ።
እውነት አላየሁትም። አይገርም።
አሁን እንትና ሙሴ ነው ምናምን የሚባለው ልጅ የለም እ ይሄን ያህል share ገዝቻለሁ የሚያስፈልገው ወይ የመንጃ ፈቃድ ID እና ወይ normal ID ምናምን የሚለው እ ቲክቶክ ላይ እንትን ቴሌግራም ላይ share አደረኩልሽ።
እስቲ ልይ- አየዋለሁኝ። እሺ እሺ እሺ። ደህና ነሽ? በተረፈ ደህና ነኝ ነው mother ሽ ደህና ነች?
ደህና ነች። ታላቂ እየጋገረቻቸው ነው።
OK። ዛሬ ስንት ነው? አስራ ሁለት አዎ እ፣ አየሁ።
እሺ እሺ